ሄሎ ቤርሳቤ ነኝ።
ኤልሳቤጥ ቤት
መስዬ ላገኛት እችላለሁ?
እ ማገናኘት አልችልም፣ አይመችም ለማገናኘት። ምን ልበልልህ?
ለምን ኮምፕሌት እንዳለችው ለመጠየቅ ፈልጌ ነው።
ማነው ስምህ?
ሀብታሙ
ሀብታሙ ከቻኖኒ ነው ከቻኖኒ ነው አሳውቂያታለሁ። መስተካከላችን እንደ ሆን ሳይሆን
ቆርጦብህ ነው ሀብታሙ?
ለምን ይቆርጣል? ሰዓቱ ቢሆን ለምን እንትን ይላል? ለምን እኮ ምን መሰለህ፣ እናንተ ጋር ስማኝ፣ እናንተ ጋር እና እኛ ጋር እኛ ጋር ትርፍ ሰዓት አላችሁ እስከ አንድ ሰዓት ድረስ እኛ ጋር complete ስንለው አይቆርጥብህም።
ከአንድ ሰዓት ድረስ እ፣ ስለዛ ሰዓቱ ከቆረጠብህ ደውል፣ ግን አይቆርጥብህም። ስለማይቆርጥብህ ነው complete የሚባለው። ከዚህ complete ስንለው እስከ አንድ ሰዓት አይቆርጥም።
እና አይተን ነው ቢሆን complete እየተስተካከለ የምንለው።
አይደል እየተስተካከለ አይደል ነው አዲስ አንተ ነው ምንድን ነው ወጥቶ እንዲገባ ነው የፈለግከው ወይስ ብር እንዳይቆርጥ ነው አደለ? ፖይንቱ ብር ደግሞ ለምን?
አልቆረጠብህም አደለ?
ይሁንላችሁ። እሺ፣ እናንተ መከራከር ችግር ያደርጋል።